hello
hello ጤና ይስጥልኝ።
ሰላም ጤና ይስጥልኝ። Best Bet ደሴት አዎ አዎ። ከ- ከትላንት ወዳ ወደ account ልኬ ነበር ብር ማለት ነው።
እሺ ከዛም process ምናምን ብሎ እስከ ትላንትናም እንደዛ ብሎኝ ነበር።
እሺ አ- አሁን አሁን ሳይ ደግሞ cancel ብሏል ገ- እና አካውንቴ ላይ ደግሞ የለም failed ብሎ ሆነ እ?
failed ነው ያለ።
ከትላንት ወዲያ ነበር የላኩት ስድስት መቶ ማለት ነው።
እሺ
ከዛም process ምናምን እያለ እየ- ያው እየገባ ነው ብዬ ዝም አልኩና ትላንትናም እንደ- ሳይ እንደዛ አለኝ። ዛሬ ደግሞ ሳይ የለም cancel ብሏል፣ ግን account ላይ አልገባም።
እሺ የ Best Bet ቁጥርህን ንገረኝ።
ምኑ የ Best Bet ቁጥርህን።
አይ እዚህ የሚጫወቱበት አዎ ይሄኛው ራሱ ነው ልንገርሽ። እሺ።
እሺ ዜሮ ዘጠኝ ሀያ ሰባት የሚለው አዎ ሀያ ሰባት ሀያ ሀያ አራት
እሺ አርባ ሶስት ሰባ ሰባት ሰባ ሰባት ከትናንት ወዲያ ነው ያልከኝ።
አዎ ከትላንት ወዳ በአምስት ማለት ነው እንደ ፈረንጆች።
እሺ ስንት ብር ነው
ስድስት መቶ
withdraw ነው ያረከው አይደለም?
እ ምን አልሽኝ?
withdraw ነው ያረከው deposit ነው ያረከው?
deposit ነው አደረኩት ወደ ንግድ ባንክ ማለት ነው።
እሺ አንዴ ጠብቅ። ገብቶልሃል እኮ
የለም እ፣ የንግድ ባንክ አካውንቴ ላይ አልገባ።
አሁን check አድርገው ገብቶልሃል ዛሬ አሁን እሺ check ቆይ፣ አድርገው እሺ